Hello
ሳይድ ወይ ራስ complete በለው እሺ። አይስተካከልም አሉ።
ለምን
በአምስት ደቂቃ ውስጥ ነው የመለሱልኝ። chat ላይ ጽፌው ነበረ። በአምስተኛው ደቂቃ ተደውለዋል ነው የሚል ነገር አለ እና ታዲያ እሱን አይታ- በአምስት ደቂቃ አዎ፣ በአምስት ደቂቃ አዎ እንዳሳወቀኝ እንዴት? ሶስት ደቂቃ ሶስት ደቂቃ ሲቀረኝ እኮ ነው የደወለልኝ።
እ?
ሶስት ደቂቃ ሲቀረኝ እኮ ነው የደወለልኝ። ፈጽሞ
እኛ አስር ደቂቃ አይደለ ታክስ የምንልክ በአምስተኛው ደቂቃ ነው የመለሱልን እና እሱን ለምን?
አይተው ነው እነሱ የሚያስተካክሉት።
እሺ፣ አንድ የ area manager ማን እንደሆነ ይልኝ።
ምን አልከኝ?
area manager ማን እንደሆነ ይልኝ። አዲስ ተቀይሮልናል።
የት ነው የት district ነው? ካሳንቺስ አዎ ብርሽ የካሳንቺስ area manager ማን ነው? እዮብ ነው።
እሱም ነው አዎ እዮብ ጋር ደውልለት።
ተቀይሯል መሰለኝ።
አይ እዮብ ነው ካሳንቺስ እዮብ ነው አሉኝ።
እሺ።
እሺ።